hello ጤና ይስጥልኝ።
ብልጥነ Life Ethio real estate አዎ ነው።
ከ We Plus Solution ነበር ምደውለው።
ከየት ከ We Plus Solution We Plus አዎ አዲስ መተግበሪያ develop አድርገን ነበር እና ድርጅታችሁን የምትሰሩትን ስራ ለምሳሌ real estate ነው የእናንተ አይደለ?
አዎ በእኛ የእኛን app ከ Play Store ወይም ከ App Store አውርዳችሁ በነፃ ማስተዋወቅ ትችላላችሁ።
Okay፣ ይሄንን- እናመሰግናለን። ግን እኛም አሁን እንደዚህ አይነት ነገር እንሰራለን ማለት የእኛ social media already በጣም ትልቅ ነው እና okay አድጓል፣ follower ኦችም ብዙ አለው እና ምናልባት እናንተ ከፈለጋችሁ እኛ ጋር መስራት ትችላላችሁ።
እሺ፣ እናመሰግናለን። እሺ